hello hello ጠራስ ማሊባባ
ሰላም እንዴት ነሽ?
እግዚአብሔር ማሊ- ይመስገን።
ማሊባባ ነው። አ- አዎ ማሊባባዎች ነን።
አ፣ ባንክ ያለበት መኪና አላችሁ እንዴ? ለ Ride የሚሆን ማስታወቂያችሁን አይቼ ነው እ እዳ ያለበት ነው የምናያይዝለት ነው የፈለጉት።
እዳ ያለበት እ፣ እንጂ
Compact ሁለት ሺህ አስር አለን።
ኮም- Yaris Compact አዎ
ስንት ባንክ ያለበት ነው?
አምስት ከሀምሳ እዳ አለበት።
አምስት መቶ ሀምሳ
አዎ cash ስንት ነው?
cash አንድ ነጥብ አራት ድርድር ይኖረናል።
እ
ድርድር ይኖረናል።
ድርድር ይኖራል።
አዎ
አይ እኔ እንኳን አቅሜ ታች ነው፣ ግን እስከ ስንት ነው?
ትንሽ ትን ከፍ ያለ ያለው እንትን ከፍ ያለ ባንክ ቢኖር ያለበትም ቢ ከሆነ
cash እስከ ስንት ነው የሚችሉት?
እኔ cash የምችለው እስከ አምስት ነው።
ኮ- Lifan Lifan አምስት ሃያ አለን ሁለት ሺህ አስራ ሁለት እና አስር
ሁለት ሺ አስራ ሁለት እና ሁለት ሺ አስር Nissan
አዎ፣ Lifan Lifan አምስት ሃያ
አምስት ከሀያ cash ማለት ነው።
Lifan አምስት ሃያ አባት Lifan አምስት ከሀያ
አ- Lifan Lifan የሚባል መኪና አምስት ሃያ የሚባል
አይ ለ Ride አይሆንም እሱ።
ይሆናል Ride ይገባል።
እስኪ ምን አይነት መኪና ነው? ቴሌግራም ትልክልኛለች?
Telegram page ኣችን ላይ አለ ማሊባባ dot net ላይ ገብተው ይዩ።
OK Yaris ምናምን ወይም ደግሞ Vitz ምናምን የለም። እንደዛ ከአም- እስከ አምስት ምናምን ከፍዬ እ፣ ባንክ ምናምን የምታያይዙልኝ ወይም ደግሞ እዳ ያለበት እንደዚህ አዋጭ ምናምን ያለበት እንደዛ ምናምን ነገር።
የለበት ከሚሊዮን የለም?
ብር አዎ ያስጨምራል ዋጋ ማ- ማስታወቂያችሁን አይቼ እኮ ነው እኔ ደግሞ እንደዛ እናያይዛለን ምናምን የሚል እ?
እኮ ዋጋ ዋጋው እንትን ነው፣ ዝቅ ያለ ነው ያልሽው።
አዎ ያው ምን ይደረጋል ብለሽ ነው የአቅም ጉዳይ ነው ስለሆነብን አዎ እኮ Lifan ወይም ደግሞ Renault Kangoo የሚባል አለ እዩትና ደውሉልን።
ምን Lifan Lifan Lifan ብዬ search ላድርገው ያም- ይመጣልኛል እ፣ YouTube ላይ search ባረገው YouTube ላይ አይደለም Telegram page ኣችን ላይ ማሊባባ dot net ብለው ሲገቡ Lifan አምስት ሀያ እና Renault Kangoo አለ ተፖስቷል።
Renault Kangoo እስከ አንድ ጊዜ እሺ፣ እሺ።
እም።